ሄሎ ሰኒ፣
አቤት።
እንዴት ነሽ?
ሰላም ነሽ?
ጋዲሴ ትኖራለች?
ጋዲሴ አልመጣችም። ራሷ ደውላ ነው አይደል?
እንዴት ላይ ሰፈር ጠብቅ ፈ- ፈልጓት።
ሄሎ ምን አ-
እ? ጋዲሴ አትመጪም? አትመጪም ወይ? ሄሎ ቡና የጠጣሽ ነው እየበላሽ ነው? ቶ እ? አትመጪም?